አሎ,
አሎ,
አሎ.
አሎ ናቲ ወይ እንዴት ነህ?
አለሁልህ።
አለን አለን። ናቲ ጠፋህ እኮ ስልክም አላነሳልከኝ። በሰላም
አ በሰላም ነው። አይዞህ። ወደዛኛው ሀሳቤን እና ልጨርስና ወደዛኛው እንወስዳለን። ችግር የለም።
አይ ናቲ እንትን አልከኝ። በጣም time waste እንዳናደርግ ብዬ ነው። ሁለቱም ያን የሰባካሪውን በቃ already እንትን ልል አዎ በቃ እንደ ወይ እንትን ራስ ስደውልልኝ ready ስትሆን በቃ ደውልልኝ ወይ እንደዛ ይሻላል መሰለኝ አይደል?
ችግር የለም። ችግር የለም።
እሺ፣ እሺ።